hello ሰላም ጤና ይስጥልኝ ብሩክ አቤት ከዊፕላስ የ transportation አገልግሎት ነበር የምደውልልህ በ marketing agent ኦቻችን አሽከርካሪ ስንመዘግብ ተመዝግበው ነበር መሰለኝ። እሺ እሺ እ፣ ይቅርታ ያው ለማውራት ነበር ይመቻል አይደል እንትን ነው አሞኛል። already ተኝቼ ነበር።
በቃ እሺ እ፣ ያው አሁን ላይ ስራ ስለጀመርን ለማለት ነው ከ Play Store ወይም ከ App Store ላይ አውርደህ register አድርገህ አብረህን መስራት ትችላለህ እሺ እንዲሁም ተጨማሪ መረጃ የምትፈልግ ከሆነ ስልክ text አድርግልና እ፣ እሺ፣ እንትን ትላለህ በቃ እሺ እንደውላለን መልሰን ይቅርታ እሺ ማውራት አይ ነበር።
ችግር የለም ችግር የለም